ሄሎ አቤት ሰላም ጤና ይስጥልኝ ስኬት ቴክኖሎጂ ነበር ምን ነበረ አቤት ስኬት ቴክኖሎጂ ነበር ምን ልርዳ
ምን አልሽ hello አይሰማም አባዬ
hello
hello አቤት ስኬት ቴክኖሎጂ ነበረ ምን ልርዳ
አልተረዳሁም
cash register machine ቦታ ነው የደወልከው የነበረው okay Bank of Abyssinia ነው አቢሲኒያ ሰማንያ ሶስት ዘጠና ሰባት ላይ ደውልላቸው ሰማንያ ዘጠና ሰባት አዎ ሰማንያ ሶስት ዘጠና ሰባት አቢሲኒያ እሺ እሺ እሺ አባ አመሰግናለሁ እሺ